hello ጤና ይስጥልኝ ቤተሰብ ኢስራኤል ነኝ። ባኮም ልርዳው?
account ልከፍት ብዬ እምቢ ስላለኝ ነው።
አዲስ ነው?
አዎ እሺ password ን check አድርገው። እስኪ password ስታስገባ አ ስምንት እና ከዛ በላይ መሆን አለበት።
okay ከስምንት እሺ።
ከዛ ደግሞ capital letter፣ small letter፣ ቁጥርና ምልክት ማካተት አለበት።
okay እሺ።
አራቱንም ማለት ነው። አራቱም ያካተተ ሆኖ ከዛ ግን ከስም- ስምንት እና ከዛ በላይ መሆን አለበት። ካስቸገረ መልሰህ ደውልልኝ።
እሺ እሺ እሺ፣ እሺ፣ ደውላለሁ።
መልካም ቀን።
አይ፣ ምን ልበላችሁ።